ሄሎ Hello hello አዎ ስድስት ወይ እሺ እሺ አዎ አውቄያለሁ አንተ እንደሆንክ ገብቶኝ ነው እሺ ምን ልርዳ ደውላዋ ነው እሺ አይ አለመስራት ሳይሆን ይዤው ስለነበረ ነው waiting እንደገባህብኝ አይቼዋለሁ Okay እሺ እሺ ምን ልርዳ ያ እኮ አይሰራም 88 ዜሮ ነው አይ ምን እንደሆነ ታውቃለህ ምንም busy ማለት ነው።
ሲሆን ነው እምቢ ሊል የሚችለው እንጂ ማለት ሁሉም ሰው ሲይዘው ነው እንጂ መስራት ይሰራል ሁሉም ሁሉንም በዛ ነው የምናስተናግደው አዎ ያው አሁን እኛ ከዚህ ከዲላ ነው እሺ ብዙ ጊዜ አይሰራም ከዚህ ጊዜ እሺ ምናልባት እዛ አካባቢ ላሉት ላይሰራ ይችላል እሺ ምን ልርዳ አዎ እንደዛ ነው። አዎ አንድ user create እንድታደርግልኝ ምን አልከኝ አንድ የ cashier user እህ ቤት እንድታደርግልን ነበር ተጨማሪ ኮምፒውተር ስላስገባ
Okay cashier ነው የፈለግከው አ እሺ ማን ልበል አንተን እኔ ብዙ አይ ብዙአየሁ አ ጠዋት ደውለህልኝ ነበር እንዴ
ጠዋት Hello።
አዎ አዎ ጠዋት ደውዬ የ cashier ሶስትን
አ አንተ BH በሚለው አስከፍተኸኝ ነበር አይደለ አ አ አ Okay እሺ በሱ ልክ
በሱ ላይ ነው አሁንም እንትን ተጠቀምበት የሚባልልህ የነበረ ነው እ እሱ ላይ ነው አሁንም cashier የሚደረግልህ
አ ያ አዲስ አሁን አንድ ኮምፒውተር ስለጨመር ለ create እንድታደርግልኝ BH user ነው ነበር።
የሚለው አይደለ እንትን አ አ አ አ እሱ
እሺ እዛው ላይ ነው እዛው ኦዲላ አንድ ላይ ነው አ አ
እሺ እ፣ እስከ ስንት cashier ነበር እስከ እስከ አሁን የምትጠቀመው እስከ cashier ሶስት ድረስ ነው አይደለም አሁን እ፣ አንድ ስንት cashier ነው ያለ
አምስት cashier አለ። አንድ ስድስተኛ ለመጨመር ስድስተኛ እንዲጨመርልህ ነው hello ብዙአየሁ አቤት አዎ አዎ ስድስተኛ እንዲጨመርልህ ነው አዎ አዎ እሺ በቃ እንደዛ ከሆነ እዛው ላይ እልክልሃለሁ እሺ ቤት ብለህ ያወ- ያወራኸኝ ላይ እሺ እሺ እሺ እናቴ።
እዛ ኦዲላ አንድ ላይ ነው አይደለ አንድ ላይ አዎ እሺ እሺ እሺ እሺ እሺ
ቴንክ ዩ ችግር የለውም እሺ